እየሰራ ነው።
ሄሎ hello hello፣ አቤት።
ጤና ይስጥልን።
አቤት ከ We Plus Solution ነበረ ምንደውልሎ።
ከምን
ከ We Plus Solution application ላይ ተመዝግበው ነበር አይደል? ከዚህ በፊት app ላይ We Plus ቆንጆ ሶሉሽን ቀድመሽ ያልሽኝን አልሰማሁም። ከምን ብዳ ያልሽኝ?
ከ We Plus Solution We Plus Solution application ነው። app ላይ ተመዝግበው ነበረ ከዚህ በፊት እሺ እኔ እንጃ።
አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነበረ እና እህ፣ አንዳንድ መረጃዎችን ለመጠየቅ ነበረ።
እሺ በምን አገልግሎት ነበረ የተመዘገቡት ወይም ምንድን ነው የሚሰሩት እርሶ?
በኮምፒውተር ሽያጭ ኮምፒውተር ሽያጭ። እሺ የሽያጭ ቤቱ ስም ምንድን ነው የሚባለው?
ኤምኤስ
MS። እሺ የት አካባቢ?
አውቶቡስ ተራ
አውቶቡስ ተራ። አውቶቡስ ተራ። እሺ አውቶቡስ እም፣ አውቶቡስ ተራ እንትን አለው ምን አለ?
የቀላል ህንጻ ህንጻ ወይም ምናምን ከረሜላ ህንጻ ነው የሚባለው እኮ ህንጻው እና
ከረሜላ ህንጻ እሺ
አዲስ ከተማ ዜሮ ዘጠኝ
ሀያ ሁለት
በዚህ ቁጥር ነው ማለት ነው። እሺ እንደሱ አዎ።
ከሆነ ሰኞ ከሰኞ እስከ መቼ ነው የምንሰራው? ምን- ቅዳሜ።
ምንሰራው? ቅዳሜ። እሺ እ ሰዓቱስ ከሁለት ሰዓት ነው?
ከሁለት ተኩል እስከ አንድ ሰዓት አንድ ተ- አንድ ሰዓት። እ ያንቺ ሙሉ ስም ያንቺ ሙሉ መሪማ ስም
መሪ መሪም መሪም።
ሪድዋን
መሪማ ማን?
መሪም አይደለም መሪም ሪድዋን
መሪ ሪድዋን
እሺ እሺ የቀበሌ መታወቂያ ምን የንግድ ፍቃዶን በቴሌግራም ልልኩልን ይችላሉ? እኛ በምንልከው እ፣ ቁጥር ትንሽ ቆይቼ አዎ።
እሺ፣ ችግር የለውም። እሺ፣ ጻፉልኛ ልክላቸዋል እሺ፣ አመሰግናለሁ። እሺ